Hello አቤት ይቅርታ ድንች ታቀብለዋል
አልተቀበልኩም።
Okay ሽንኩርት ስላሉኝ እኮ አልተቀበልኩም።
ስለዚህ ሽንኩርትም ድንችም ነው አሁን ያልተቀበል- ቅርብ ሰዓት ነው ያደረኩት።
No፣ አልሞላልኝም።
መቅደስ ላይ ያለ ሽንኩርት አልተቀበሉም
አልተቀበልኩም።
ድንችም በእርሶ ነበር አልተቀበሉም ቲማቲም ብቻ ነው የተቀበልኩት።
በቃ እሺ ነገ ይመጣሉታል እሺ መልካም ምሽት እሺ